ሄሎ
ስፖርት ነው። ምን ልርዳዎት?
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
አለን ሁሉ ስፖርት ከዚህ በፊት እየተጠቀምኩ ነበረ እሺ።
እና አሁን ልክ መድቤ odd እንትን ቆምሬ ከጨረስኩ በኋላ ልክ ብር አስገባ ይላል አይደለ?
እም፣ ብር ላስገባ okay ብዬ ስገባ የቴሌ application የለም። ሄሎ ካሽ እና ሌላ ቅርንጫፎች ብቻ ነው የሚያሳየው።
እም? አዎ ቴሌ- የስ- ቴሌ ብር የቴሌ ብር እየተስተካከለ ነው። ለዛ ነው።
okay በቴሌ ብር ላይ የለም ማለት ነው።
ምንድን ነው የፈለጉት? withdraw ነው deposit?
ማለት ቴሌ ብር ላይ ነበር ያስገባውኝ እኔ መድበው።
እሺ አሁን ስልክ ሰጡትና በዛ ስልክ ያስገቡና አዎ በዛ ስልክ አስገብተው ወደ እኛ ቴሌግራም ሲልኩልን እኛ እናስገባሎታለን።
እሺ በቃ